ጥላ
ሰላም አስማስ ይሁን። እንዴት አረፈድክ?
እግዚአብሔር ይመስገን።
አለን እግዚአብሔር ይመስገን። ከዚህ በ- STEM for Kids ከ STEM for Kids ነው የምደውልልህ።
okay።
አስታወስከው?
አዎ okay። ከዚህ በፊት እም፣ ተጨማሪ መረጃ ፈልጋለሁ ብለህን ነበረ። ክፍለ ሀገር አዎ።
ነኝ ብለሃል። የት አካባቢ ነህ? ይቅርታ።
ሰሜን ሸዋ እዚህ ወደ አንኮበር ልዩ አምባ አካባቢ ማለት ነው። አንኮበር አካባቢ okay። ወደዚህ ወደ አዲስ አበባ የምትመጣበት ምንም አይነት ሚስ የለም?
ወይ በአሁኑ ሰዓት አዎ። አይ እዛ አካባቢ ለጊዜው ስላልጀመርን ነው ቀድሜ የጠየቅኩ።
አዎ።
ከዚ- ከእዛ ስንጀምር እ፣ እንደውልልሃለን።
መልካም። እሺ እህቴ፣ እሺ። አመሰግናለሁ። መልካም ቀን።
አመሰግናለሁ። መልካም ቀን።
አሜን።